ሰላም ጤና ይስጥልን። ችብችብ እባክዎ ምንደርደው እንዴት አደርሽ?
ሰላም አለን።
ትናንትና order አዝዤ እሺ ዛሬ ነው አሁን የመጣው እና እየመጣው ግን ካዘዝኩትኝ የተወሰነ ፍሬ ብቻ ነው የተወሰነ እቃ ብቻ ነው።
እየመጣ ያለው ነው።
አይ መጥቷል፣ አምጥቶታል already። ግን ሲገባ እኔ እሱ ያለኝ strawberry ብቻ ነው ያልመጣው፣ ሌላ ሁሉም ምትውላ አለኝ። check ሳረግ ደግሞ ያልመጡ ማት እቃዎች ናቸው ያሉት።
እስኪ ስ- በዚህ ስልክ ቁጥር ነው።
አዎ በዚህ ስልክ ቁጥር ነው ያዘዝኩትኝ።
አንዴ መስመር ላይ ይጠብቁኝ።
እሺ
የኋላሸት በሚል ነው።
አዎ የኋላሸት okay personal order ነው ያዘዙት ለግሎት።
የግል ነው።
እም። ጥቅል ጎመን፣ ቲማቲም፣ ማንጎ፣ ፓፓያ፣ ድንች፣ ካሮት፣ ሽንኩርት እ፣ okay አልሚ ቆሎ አዘዋል። የፈረንጅ እንቁላል፣ ዘይት፣ strawberry፣ አቮካዶ እና ጥቅል ጎመን አለ።
ድጋሚ ጥቅል ጎመን አለው። ከዛ ውስጥ አራት እቃ ብቻ ነው የመጣው።
የመጣሉት አቮካዶ፣ ሽንኩርት፣ ካሮት እና ማንጎ ብቻ መሰለኝ።
ማንጎ ብቻ ነው። አዎ እዚህ ጋርም እንደዛ ነው የሚያሳየው።
ሌሎቹ cancel ተደርገው ነው የሉም ነው ወይስ cancel አልተደረጉም። እንዴት እንደሆነ አላውቅምና ልጁ ጋር አሁን ደውዬ አናግረዋለሁ። ተመላሽ መኪና ካለ ዛሬ እንዲላክሎት እናደርጋለን። ከሌለ ደግሞ ነገ መቀበል ይችላሉ። ነገ ይምጣሉት።
እርግጠኛ ከሆንሽልኝ አዎ እርግጠኛ ነን ነገ ይመጣሉ።
ከውጭ እንዳልገዛ ትላ- ዛሬ ትላንትና አሳድሬ ነው እንትን አይ እርግጠኛ ነኝ። አሁንም ደውዬ warehouse እኮ አሳውቅሎታለሁ ለምን እንደቀረ። ተመላሽ ካለ maybe እንዲላክሎት አደርጋለሁ።
እሺ እሺ lo- location የት አካባቢ ነው?
ገርጂ መብራት ኃይል ኮንዶሚኒየም ማን ነው እንትን አለ አይደለ? መብራት ኃይል መብራት ወደ ሮባ መሄጃው okay ገርጅ ሮባ።
አ፣ ገ- ወደ ገርጂ ሮባ መሄጃው ማለት ነው።
ኦ።
መብራት ኃይል side ወደ ሮባ መሄጃ፣ ከሮባ ደግሞ ወደ መብራት ኃይል መምጫ።
እሺ ግባ ተመላሽ ግባ።
መኪና ካለ ችግር የለም። ቀደም ብለው ይደውሉታል። ከሌለ ደግሞ ነገ እንደወጣሉት እናደርጋለን።
በቃ እሺ ሶሪ። እሺ መልካም ቀን።
አመሰግናለሁ።